પેલા સિદ્ધેશ્વર રજામાં በኩል ወርዶ
ትኬት እንትን ለማለት ነበር።
እሺ ከየት ወዴት ነበር?
ከአዲስ አበባ ወደ አርባ ምንጭ ከአዲስ አበባ አርባ ምንጭ።
አ፣
እሺ፣ ለመቼ ነው የፈለጉት?
ለቅዳሜ
እና ለነገ አ፣ ወይ ለሳምንት?
ለነገ ለነገ Okay እሺ። አንድ ሰው
አ ክፍያው ስንት ነው?
የነገ በረራው ሙሉ ነው?
ለእሁድስ?
የለም ሰኞ ነው በረራ ያለው ዘጠኝ ስድስት ሰዓት ከአምስት እና ዘጠኝ ሰዓት ከሀያ አምስት የስድስት ሰዓት ከአምስቱ ለሰኞ አራት ሺ ሰባት መቶ አስራ ሶስት ብር ነው። የዘጠኝ ሰዓት ከአምስቱ አራት ሺ ሶስት መቶ ሁለት ብር ነው።
እሺ አመሰግናለሁ። ክፍያው ምንድን ነው የሚባለው?
mobile banking በሚጠቀሙት
እሺ በዚሁ ቁጥር ማለት ነው።
አዎ እዚሁ ደውሉና
እሺ thank you እሺ እናመሰግናለን። ደውል መልካም ቀን